ሰላም ጤና ይስጥልኝ ቤስት ቤት።
hello ጤና ይስጥልኝ ቤስት ቤት።
አዎ ቤስት ቤት ነው።
እስቲ የታሸር ኮድ ያዥና check አድርግልኝ። አስር ሀያ ሰማንያ አምስት ሀምሳ ሶስት ምን አገባህ አንተ? ዝም አለ የሚባለው ምን አለ? አልወሰደም። አዎ፣ አንተ እኮ ነገርከው በቃ። አልወሰደም እንዳልኩህ። እ?
postponed የሆነ ጨዋታ ስላላቸው አዎ።
ከናት በኋላ ነው እሺ ይገባል። ጠብቃቸውና እሺ እናት thank ላይ እሱን ቀንሰ ያስገቡልሃል።
እሺ thank thank ስለደወልክ እናመሰግናለን። መልካም ቀን።
እኔም አመሰግናለሁ thank ማለት ነው።